ያለኝ አንዳንጀት ነው ተኝተሽበታል ሳንቺን አንቺ ሸተተ ገላዬ እኔ ሳንቺን አንቺ ሸተተ ገላዬ ተሰራጨሽብኝ በሁለንተናዬ አይ ሰውነትሽ እንዲያው ሰውነትሽ ሰውነቷ አይ ሰውነቷ እንዲያው ሰውነቷ ቁም እጅግር የለ ይወጣል ተራራ ቁም እጅግር የለ ይወጣል ተራራ ሰውነቴ ከዚህ ልቤ ካልቺ ጋራ አይ ሰውነቷ እንዲያው ሰውነቷ አይ ሮዛ አበባ ላይ ተኝቻለሁ አሞኝ ሮዛ አበባ ላይ ተኝቻለሁ አሞኝ በሌላም አይደለም ካንቺ ፍቅር ይዞኝ ምነው እኔ